ጤና ይስጥልኝ። ከቢጫ ኢትዮጵያ ነው የምደውልሎት።
እሺ
ምንድን ነው የሆነው?
የ draft ማሽኑ እንትኑ thermostat ኡ ተቃጥሎ አይሰራም። አጣቢዎቹ ናቸው ያሉ።
እህም፣ እህም። እም፣ አያቀዘቅዝም ማለት ነው።
አዎ
hello፣ hello፣ ይሰማል፣ ይሰማል።
እ፣ አያቀዘቅዝም ማለት ነው።
አያቀዘቅዝም።
በቃ እሺ፣ ለሚመለከተው አካል ያስተላልፍ። ይዋላ እሺ ግልጽ ነው። ሌላ ምረዱት ነገር አለ?
የለም በቃ እሺ፣ ስለደወሉ አመሰግናለሁ። ስለ መስተንግዶ ያሉትን ሀሳብ አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ጊዜ እሺ ሎላችሁ